ጤና ይስጥልኝ ከቢጫ ኢትዮጵያ ነበር የደወልንልዎት።
እሺ ምን ይመስላል?
በአምላክ ባር ነው የሚባለው የቤትዎት ስም?
አዎ
እሺ ሰሞኑን የቢጫ ቁጥር ልከንልዎት ነበር የደንበኝነት ቁጥር ደርሶታል?
እኔ እንጃ check አላደረኩም አሞኝ ስለነበር check አላደረኩም።
እሺ ምናልባት ካለ አሁን የሚያስፈልግዎት ከሆነ ልንገሮት የያዙት
እሺ፣ እሺ። አሁን text አድርጊያለሽ?
እ በ text already ልከንልዎታል ስላልደረሱት ስለሚያስፈልግዎት አሁን የያዙት እሺ፣ እሺ።
ሀምሳ አንድ
እሺ፣ ዜሮ ዘጠኝ እሺ እናቴ ይቅርታሽ ተኝቼ ስለማመን እሺ፣ ንገሪኝ።
ሀምሳ አንድ ዜሮ ዘጠኝ ሀምሳ አንድ ዜሮ ዘጠኝ ሰላሳ አንድ ሀምሳ አንድ ሰላሳ አንድ ሀምሳ አንድ
አዎ ይሄ የቢጂአይ መለያ ቁጥሮት ነው የደንበኝነት ቁጥሮት እኛ ጋር ደውለው አገልግሎት ሲጠይቁ እ ስለሚጠየቁ የደንበኝነት ቁጥር ስለሚባሉ ያስቀምጡት ችግር የለም። እሺ፣ እሺ መልካም ቀን አመሰግናለሁ።